Hello እንዴት አደርክ?
እግዚአብሔር ይመስገን።
ሰላም ነው። Betting ማታ ተጫውቼ ነበረ።
እሺ
ዘጠኝ ጨዋታ፣ ሁለት ጨዋታ፣ ሰባት ጨዋታ አሸንፍ ያለው እህ
ሁለት ጨዋታ ደግሞ በረዶ ምናምን መጥቶ እህ
በቃ አልተጫወቱ ነበር ሁለት ጨዋታ።
አዎ። ስለዚህ postponed ሆኗል ማለት ነው። እሱ ጨዋታ አዎ፣ ተራዝሟል።
ሁለቱ ጨዋታ postponed ነው።
አዎ።
ሰባቱ ደግሞ አሸንፍ ያለው
Okay። ስለዚህ 24 ሰዓት ነው መጠበቅ ያለብህ። እሺ ሀያ ውጤቱን አራት ለማወቅ 24 ሰዓት ተጠብቅና ጨዋታው ከተካሄደ አየህ።
አንተ እሺ። ስለደወልክ እናመሰግናለን። መልካም ቀን።
አየህ